ዘናዊ ልበልሽ በንባ እየታጠብኩ ዘናዊ ልበልሽ በንባ እየታጠብኩ ለመጨረስ ማጋደል ለመጨረስ ማጋደል ዘናዊ ልበልሽ በንባ እየታጠብኩ ዘናዊ ልበልሽ በንባ እየታጠብኩ ለመጨረስ ማጋደል ለመጨረስ መቼ ማጋደል ቅንነት አይባል ወይ መውደድ ወይ ጥላቻ እርሽን አይገልጸው የወርሽን አይንሽ ቢንከራተት ቀልቤ ሲቅለበለብ ዘንድሮስ ጌታዬ ሲያድለ ጌታዬ ሲያድለ ትዕግስቴን ጨረስኩት ገባትሽ በልክ አለፈብኝ አይ አይ አይ አወይ የኔ ነገር አንቺን አንቺን ብዬ አንቺን አንቺን ብዬ ወይ ወይ እንዲያው ምን አቀረ የጉያዬን ጥዬ የጉያዬን ጥዬ አወጣለሁ የኃይል ፍቅር ክፉ አደብ እያሳጣ አደብ እያሳጣ ዋይ ዋይ ዋይ አላልቅም ካለ አወይ የኔ ጣጣ አወይ የኔ ጣጣ ፍቅር ፍቅር ሞገደኛው ወይ ፍቅር ዛሬ ማገነበች ፍቅር የትላንቱን ቆጥረው ወይ ፍቅር የነገ ላይ አልፈኝ ወይ ፍቅር አንቺማ በፍቅር ወይ ፍቅር መቼም አትዳኝ ወይ ፍቅር ልብሽ ብቻ ይራቀኝ ወይ ፍቅር እንዲያው ደህና ሁኝ ደህና ሁኝ ደህና ሁኝ ደህና ሁኝ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ ደናዊ ልበልሽ በንባ እየታጠፉ ደናዊ ልበልሽ በንባ እየታጠፉ ለመጨረስ ማልታደልኩኝ ለመጨረስ መቼም አልታደልኩኝ ደናዊ ልበልሽ በንባ እየታጠፉ ደናዊ ልበልሽ በንባ እየታጠፉ ለመጨረስ ማልታደልኩኝ ለመጨረስ መቼም አልታደልኩኝ ምኞት ህልም እንጀራ ሆነብኝ በከንቱ መዋተል በከንቱ መዋተል። ሲያልቅ ይሄ ተረፈኝ ወይ ድካም ወድቆ አለመነሳት ወይ ወይ ወይ ወድቆ አለመነሳት በሄድሽበት ሁሉ መንገዱን ጨርቅ ያርግልሽ እንጂ ጨርቅ ያርግልሽ እንጂ ይበጀኛል ካልሽው ካሰብሽው ከመረጥሽ ወይ ወይ ወይ ከመሰለሽ አይሄ እንግዲህ ፍቅርማ አከተመ በቃ አከተመ በቃ አይሄ ከእሳት ወደ ረመ የተሻለ አይገኝ የተሻለ አይገኝ እሷማ አዘና ታግላ ጉድ አርጋኝ ሄዳለች ጉድ አርጋኝ ሄዳለች በወር ሌላዋ ሙደት ስላት ትመጣለች ስላት ትመጣለች ለቁም ነገር ወይ ፍቅር ሰው ወዶ ለስቃይ ወይ ፍቅርን አይመስለኝም ነበር ወይ ፍቅር ደናውኝ ግናሽ ወይ ፍቅር ሂጅ ወደ አሰብሽበት ወይ ፍቅርን እኔም ልምረጥላ ወይ ፍቅር ካንቺ ልሰናበት ደህና ሁኝ ደህና ሁኝ ደህና ሁኝ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ በይ ደህና ሁኝ